ጤና ይስጥልኝ ብርድ ቤት
hello እንደምን ሰላም ነሽ?
እግዚአብሔር ይመስገን።
እንትን ማታ withdraw አርጌ ብሬ አልገባልኝም። እስኪ ብርድ ቤት ስልክ ቁጥር የደወልክበት ነው?
አይ ሌላ ስልክ ቁጥር ነው ዜሮ ዘጠኝ ንገረኝ። እሺ
ዜሮ ዘጠኝ አስራ አምስት እሺ አርባ ሁለት ስልሳ ሁለት እሺ ዘጠና ሁለት
እሺ ስንት ብር ነው?
አራት ሺህ ብር።
እሺ ጠብቀኝ አንዴ።
እሺ
ዘጠኝ እና ዜሮ ዘጠኝ ብሎ ብሎ ነው የሚጀምረው account ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አዎ ዜሮ ዘጠኝ አስራ አምስት አርባ ሁለት ስልሳ ሁለት ዘጠና ሁለት እሺ የቴሌብር ቁጥሩ ዜሮ ዘጠኝ አስራ አስራ አምስት አርባ ሁለት ስልሳ ሁለት ዘጠና ሁለት ነው አይደለም?
አዎ አዎ አዎ
እሺ confirm ያድርግልሃለሁ።
እሺ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ቀን።
በጣም አመሰግናለሁ sister። እሺ አይ አይ እሺ፣ እሺ።
አይ